ሄሎ ሄሎ ተቋረጠ።
እሺ፣ እሺ፣ ችግር የለም።
እነ ተጨማሪ ትእዛዝ ላዝበት ነበረ አሁን አልገባልኝም ብዬ ነው።
አቮካዶ ነው fail ያደረገው።
አዎ አዎ፣ ሶስት ሺህ ብር ነበረ አቮካዶ ሁለት ከሀምሳ ሁለት መቶ ሀምሳ ኪሎ ብር okay፣ personal ነው order ያደረጉት።
እም?
personal ነው በ group ነው።
አ፣ በ group ውስጥ ገብቼ personal ነው leader አይደለም ግን እ፣ personal ነው። ናቲ group ከናቲ group የሚለው ላይ በዚሁ ስልክ
እሺ፣ አንዴ check ላድርግ።
እሺ እሺ
okay ናቲ ላይ እኮ የገቡበት complete አድርጓል እኮ group ኡ እ? እ?
ኮምፕሊት ኮምፕሊት አድርጓል።
complete አድርጎ ተመላሽ ተደርጓል። ቀድሜ inform አድርጊያቸው ስለነበረ ተመላሽ ተደርጓል።
ተደርጓል። አዎ ስለዚህ ቀድሜ ሶስት ሺህ ብር refund ሶስት ነው ሺህ።
የሚሆንልዎት ማለት ነው።
አዎ አዎ okay፣ ሌላ እሺ።
ተጨማሪ order እያደረኩ ነበር እና ቅድም ሽንኩርት አንድ ሁለት ያዘዣለሁ። አሁንም ልጨምርበት ብሩ ሲያንሰኝ ነው።
okay። እ፣ እሺ አሁን ዛሬ እንኳን ሰሞኑን እ፣ refund የምትሰራው አለች ስላልገባች ነው ያልተመለሰልዎት።
እም።
ገባ ይመለስልዎት። I think በቃ።
ነገ ጠዋት ትገባለች።
በቃ ችግር የለውም ብቻ ስትገባ እንትን ከተደረገ አዎ።
ችግር የለውም። እሺ እሺ፣ እሺ፣ እሺ፣ መልካም አመሰግናለሁ። እሺ